ሄሎ ከብቻ ኢትዮጵያ ነበር የምደውለው። አሁን እሺ።
የጃን ሜዳ ቤት አስመዝግበው ነበር።
አ
መስመር ላይ ያለው እ አለው የጃን ሜዳን ቤት አስመዝግበው ነበር። አሁን አ አወቁ።
አስ- አ አስመዝግቤ ነበረ።
እሺ፣ ጃን ሜዳ ስፖርት ሴንተር ነው የሚለው።
አ አ ስፖርት ሴንተር ነው አይደል?
አዎ።
ቀበሌ ነው።
አ በል
ጀምስ ልንገሩት።
እሺ
አስራ አራት 14 ዜሮ ስድስት 06 አስራ አንድ
እሺ 11 ስድስት ስድስት አዎ።
እሺ እሺ thank you.
እሺ፣ መልካም ቀን።
እሺ